ሰላም ጤና ይስጥልኝ። ቤተቤት ከራኔ ማለትነው እናት ሰላም ነሽ?
አለው እግዚአብሔር ይመስገን።
ስሴም ላይ ቴሌብር የለም እና ምንድን ነው ችግሩ? በምን እንጫወት? ስሴም ላይ ቴሌብር ወጥቷል።
እሺ አጤ ጠብቀኝ፣ መስመር ላይ ጠብቀኝ። አባ ቼክ ላድርግልኝ። ሄሎ ወየ እሺ፣ በሳንቲምፔይ ነበር የሞከርከው አባ?
አ ሳንቲምፔይ ነበር የሞከርኩት።
አዎ ከሳንቲምፔይ ላይ ወጥቷል። እሺ እና በ- ከቴሌብር ውስጥ deposit ማድረግ ከፈለግ በቻፓ ተጠቀም።
ቻፓ ይሆናል።
አዎ በቻፓ አለ ቴሌብር ላይ ከቻፓ ነው- ከሳንቲምፔይ ነው የወጣው። እሺ እሺ እሺ፣ ቻፓ ይሰራል። እሺ እናት፣ እሺ እሺ እናመሰግናለን።
እናመሰግናለን። እኛም እሺ መልካም ቀን።
በቻፓ ሞክር አቤት